ሄሎ
ሄሎ አቤት፣ ሰላም እንደምን አለሽ?
እግዚአብሔር ይመስገን።
አለን ደህና። ፌኔ ትንሽ አይደል?
አዎ
okay። ከወዳ vehicle manufacturing PLC ነበር የደወልኩት።
እሺ፣
እ፣ ድርጅታችን junior accountant በሚል post- እ፣ open posting ስላለ እሺ፣
እ፣ ነገ ጠዋት ላይ የ written exam አለ እና ጠዋት ሁለት ሰዓት ላይ ማለት ነው ኦኬ፣ እሺ፣ እና መድሽ እንድትፈተኝ እ፣ ለመንገድ ነበር እሺ፣ እሺ።
እ፣ ቦታው ለቡ መብራት አርሴማ ቤተ ክርስቲያን ፊት ለፊት ነው።
እሺ፣ እሺ።
okay፣ ትመጫለሽ?
እስኪ አይሉት
ኦኬ ከዛ
okay፣ እሺ ጥሩ።